Alo selam Beşiktaş'ın Beşiktaş.
አልጠጥም እኮ ብሎኝ ነው እንትን ምን አባ
እንዴት እንትን አለ ሬጅስትራል ይላል ኮድ ምናምን ጽፌበት እ
እና በቃ እንትን አሉ ምንም እንትን አሉ አዲስ ማለት አካውንት ለመክፈት ነው።
አዎ አዲስ አካውንት ለመክፈት አሁን በምነግርህ ቁጥር ቴሌግራም ላይ ሀይ በለኝና እሺ ሴኮቹን ልላክልህ። እሺ አየሽ ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ እሺ አባ